መቼ ገፋ መሌ የአርባ ቀን ጣዬ ያለመታደሌ ያለመታደሌ ከሰው ልደር ብዬ የማልሆነው የለ የማልሆነው የለ ምነው ፍርድሽ በኔ ሚዛኑ አለለ ሚዛኑ አለለ በይሰናበትሽ እንግዲህ መንደሬ እንግዲህ መንደር ልለይሽ ማጀቴ የትውልድ አድባሬ የትውልድ አድባር እኔ መሄዴ ነው ፍቅርዬን ፍለጋ ፍቅርዬን ፍለጋ ልጫኑ ፈረሴን ልበል ቆላ ደጋ ልበል ቆላ ደጋ ዝታን ሰንቄ በልቤ እሷን ይዤ በልቤ እሷን ይዤ ቢያደርሰኝ ጎዳናው ተጉዤ ተጉዤ ተጉዤ ተጉዤ ገስገስ ነው ልምዴ ናፍቆት በጨረቃ ያስመናል ምነው ላንቺ መላው አልተገኘም ንዴ ወይ ፍቅሬ ወይ መውደድ ወይ ናፍቆት ወይ እንደ እናቴ ጉርሻ ሆነሽ የኔ ድርሻ እንደ አባቴ ቁርሻ ሆነሽ ቢጣጣ ያቅበጠብጠኛል ምነው አንቺ ሳጣ ያቅበጠብጠኛል ምነው አንቺ ሳጣ ዛሬ ራብሽኝ የኔ ያለመጠን ማሽኝ የኔ ያለመክር ዛሬ ራብሽኝ የኔ ያለመጠን ማሽኝ የኔ ያለመክር ለትካዜ ላሳብ ጥለሽኝ ነው ተለየሽኝ ለትካዜ ላሳብ ጥለሽኝ ነው ተለየሽኝ ሰው ከፋብኝ እንጂ መቼ ከፋ መሌ መቼ ከፋ መሌ የአርባ ቀን ጣዬ ያለመታደሌ ያለመታደሌ ከሰው ልደር ብዬ የማልሆነው የለም የማልሆነው የለም ምነው ፍርድሽ በኔ ሚዛኑ አለለ ሚዛኑ አለለ ምን ያንጀት ራቀኝ አካላት የሳሳ አካላት የሳሳ ከምን ያልበረታ ወድቅ ያልነሳ ወድቅ ያልነሳ በልጅነት አቅሜ አንዳችን ወድጄ አንዳችን ወድጄ እንዳውዳ መጥቆ ላልቅ ነው ነድጄ ላልቅ ነው ነድጄ እንደ ተፈርተኛ ርቆ መንገዴ ርቆ መንገዴ በገደል ላይ ገደል ሆነብኝ መውደዴ ሆነብኝ መውደዴ ልቤ ሆይ ፍቅሬ ሆይ መውደድ ሆይ ናፍቆት ሆይ ምንም አብሮ ቢኖር ምን አብሮ ቢበላ እንደ ራስ ቢሆን ቢያደርጉት ከለላ ለካ ሰው ከንቱ ነው ውብ ላይ እንደ ጥላ ለካ ሰው ከንቱ ነው ውብ ላይ እንደ ጥላ ልቤ ሆይ ፍቅሬ ሆይ መውደድ ወይ ናፍቆት ወይ ፈረሰኛው ፍቅርሽ ምነው ልጓሜ ድንገት ሸይለኝ በል ሲለው በል ሲለው ደግሞ ጊዜ ጊዜ ወራት ወራት አለ ደግሞ ጊዜ ጊዜ ወራት ወራት አለ ደግሞ ጊዜ ጊዜ ደግሞ ቀን ቀና ደግሞ ጊዜ ጊዜ ደግሞ ቀን ቀና ደግሞ ጊዜ ጊዜ ደግሞ ቀን ቀና ደግሞ ጊዜ ጊዜ ደግሞ ቀን ቀና